ጤና ይስጥልኝ አሪፍ ነኝ። ኢክራም ነኝ። በአቁም እንዳለው ጤና ይስጥልኝ። አሪፍ ፔይ ነው አይደል?
አዎ አሪፍ ነኝ ነው።
የት ነው እንትናችሁ ዋና መስሪያ ቤታችሁ office አችሁ?
ዋና head office አችን ዋርካ ታወር አምስተኛ ፎቅ ላይ ነው።
ዋርካ ታወር አምስተኛ ፎቅ
አምስተኛ ፎቅ ማለት ነው።
አዎ።
እሺ አመሰግናለሁ።
ሌላ መረዳት ነገር አለ?
ሌላ ምናልባት ነገ ብገኝ marketing department ማግኘት እችላለሁ ምናልባት?
አዎ እዛው አምስተኛ ፎቅ ላይ ማግኘት እችላለሁ።
እሺ ልጠይቅን። አመሰግናለሁ።
ስለደወሉ እናመሰግናለን። መልካም ቀን።
መልካም ቀን።